ጀመረኝ ፍቅር ጀመረኝ ጀመረኝ ፍቅር ጀመረኝ ጀመረኝ መውደድ ጀመረኝ እንደ ልማዱ ሊያበረኝ ጀመረኝ ፍቅር ጀመረኝ ኦሆ ሆዴማ ይመከር ኦሆ ልቤ እርም የለው ኦሆ ገና ነኝ ዘንድሮም ኦሆ እኔ እወዳለሁ ሰው ኦሆ አምና ረግጦኝ ሄዶ ኦሆ እኔ እንዳልሞት እንዳልሽር ኦሆ ዘንድሮም ጀመርኩት ኦሆ እርም የለኝ ለፍቅር እኔም እሱን ስሸሽ እሱም ሲያባርረኝ ከቶ አላመለጥኩም ፍቅር ጀመረኝ አምና ረግጦኝ ሄዶ እንዳልሞት እንዳልሽር ዘንድሮም ጀመርኩት እርም የለኝ ለፍቅር